ቤት ቤት
deposit ያደረግነው ሳንቲም አየር ላይ ተይዟላ።
አዎ ቴሌግራም ላይ message ኡን ላክልኝ።
ልክ ያለው ከነ ቁጥሬ ከላክ እንመልስልሃለን። እሺ
ቆያ ምን ይን
በእኛ side የሚስተካከል ስላልሆነ ነው። እሺ ለቻ በቻፓን ያደረግከው?
በቻፓ ነው። አዎ አዎ ለእነሱ እናሳውቃለን። ያንተ ብቻ አይደለም። እሺ የብዙ ሰው transaction ነው ያልገባው።
እኔ ስለቆየ ነው። እስቲ አዎ አዎ የቻፓ የቻፓ ስልክ ልስጥህ፣ ታናገራቸዋለህ።
እስቲ አዎ እሺ ዜሮ ዘጠኝ ስልሳ ስልሳ ግን ሰባ ሁለት አርባ ሁለት ሰባ ሁለት ዜሮ ዘጠኝ ስልሳ ሰባ ሁለት አርባ ሁለት ሰባ ሁለት ሰባ ሁለት አርባ ሁለት ሰባ ሁለት እሺ አዎ በእነሱ side ነው የሚስተካከለው። እሺ ለዛ ነው በእኛ side የሚስተካከል ስላልሆነ ነው።
እሺ እሺ አመሰግናለሁ።
እሺ እሺ